ስባስብ ድንገት ደርሰ አሳረፍከኝ የዘላለም ሕይወት በነፃ ሰጠኸኝ ድንገት ደርሰ አሳረፍከኝ የዘላለም ሕይወት በነፃ ሰጠኸኝ አሁንስ ተስፋዬ ማነው ትምክቴ ኢየሱስ ባንተ ነው ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ሌላ ረዳት ያላንተ የለኝም፣ እንዳንተ የሚሆን ለእኔ አይገኝም። በአንተ ብቻ ኢየሱስ እመካለው፣ ካንተ ውጭ ሌላ የከንቱ ከንቱ ነው። በአንተ ብቻ ኢየሱስ እመካለው፣ ካንተ ውጭ ሌላ የከንቱ ከንቱ ነው። አሁንስ ተስፋዬ ማነው? ትምክቴ ኢየሱስ ባንተ ነው። ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ችግሬንም ላንተ ነው ማዋየው ኢየሱስ ካንተ ሌላ የሚቀርበኝ ማነው? እኔ ወዳጅነ የሚስጥር ጓዳዬ አንተ አልለይም ኢየሱስ እረኛዬ ለእኔ ወዳጅነ የሚስጥር ጓዳዬ አንተ አልለይም ኢየሱስ እረኛዬ አሁንስ ተስፋዬ ማነው? ትምክቴ ኢየሱስ ባንተ ነው። ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ የሚደርስ ሁሉን ክጄ አንተን ይዣለው የህይወት ውሃነ ባንተ ረክጃለው እገዛለሁ በቀሪው ዘመኔ ኢየሱስ እንዳንተ አይገኝም ለኔ እገዛለሁ በቀሪው ዘመኔ ኢየሱስ እንዳንተ አይገኝም ለኔ አሁንስ ተስፋዬ ማነው? ትምክቴ ኢየሱስ ባንተ ነው። ናለኝ ያላንተ ኢየሱስ በችግሬ ለኔ ፈጥኖ